Hello ቤርሳቤ ነኝ።
ስልሳ ዘጠኝ ሰባ አራት ስልሳ ዘጠኝ ሰባ አራት አዎ አስወጪልኝ።
ለምን?
የ- የፒዛ hut ነው። እኔ ደግሞ ስድስት መቶ ነው የሚለው አምስት መቶ ብር ነው የያዝኩት።
ማነው ስምህ?
ፍቃዱ ብርሃን
ፍቃዱ bag አለ እንዴ? ፒዛ bag
አለኝ፣ bag ማ አለኝ።
እና የቀረውን ብር ከሰው መቀበል አትችልም?
አዎ እኮ ደዋውዬ እኮ ሳጣ ነው የሉም እዚህ። እኔ ደግሞ ቦሌ ነው ያለሁት። ጓደኞቼ እንዳለ ገርጂ ናቸው።
እስኪ ቆይ አንዴ ጠብቀኝ። እሺ።
እሺ
ኤርሚ ፍቃዱ ፒዛ ሀት አስራ ስምንት ደቂቃ ብር የለኝም። ሎዛ የሎዛ ፒዛ ሀት ፍቃዱ ብር የለኝም። አስራ ስምንት ደቂቃ ፍቃዱ ብርሃን ይወጣልሃል። እሺ ፍቃዱ፣
እ እሺ ይወጣልሃል።
እሺ